አገኘሽ ስልክ
ሄሎ ሄሎ፣ ሀይሚዬ እ ወይዬ ወይንዬ ደውሎልሽ ከፈትኩት ደወለልሽ አነበብኩት።
እ ደወለልሽ አዎ ደወለልኝና እ አለቃን አዋርተሸዋለሁ ያለኝ። አይ ከዚህ በፊት ዝም ብዬ ነግሬዋለሁ፣ እ
አሁንም ግን እነግረዋለሁኝ አልኩት።
እ
በቃ እሺ አለ።
እሺ አለሽ። አይ ጥሩ እ?
እ ምን አ- አጣራሽ ሀይሚዬ?
እ ቆይ ወይንዬ እንትን ቡና እየጠጣሁ ይሄኔ ቆንጆ አሁን መጣብኛ። እኔ እኮ እስካሁን እሺ።
ካታልስትሽ ብዬ ነው እየመጣ ነው ያለውና አሁን እንደመጣ እሺ።
የጠቅላይ ሚኒስትሩ ደብዳቤ ሊጻፍ ነው።
እሺ ጁላይ አንድ- እያጣራች ነች ልበለው።
እሺ ከጁላይ አንድ እስከ አስራ ሁለት ሁለት ቀን ነች እንዴ?
ሁለት ቀን ጁላይ ወ- አስራ አንድ ሄደው ጁላይ አስራ ሁለት ያልቃል መሰለኝ። ሁለት ቀን ነው የሚለው እሺ ሁለት ቀን ነው ስለዚህ የሚለውና flight ኡን ልሂድና flight ኡ መቼ ነው እንዴት ነው የሚሄዱት እዛ ለመድረስ ምናምን ይሄ ወደፊት የሚደረግ ወደ ኋላ የሚደረገውን ቀን ለመጻፍ ነው።
እሺ እሺ እሺ በቃ እሺ አሁን አሁን እ? እሺ ቶሎ ፍጠኝ ፍጠኝ።
እሺ